ሰላም ጤና ይስጥልኝ ቤተሰብ።
ትኬት ለማወቅ ብዬ ነበር።
እሺ ትኬት ለማወቅ እሺ፣ አንዴ cashier code ኡን ትነግረኛለህ?
አስራ ሶስት
እሺ ጠብቀኝ አንዴ። አስራ ሶስት cashier code ነው ትነግረኝ አይደል?
አ እሺ ሃም- ሀምሳ ሁለት እሺ
ዜሮ ሰባት ዜሮ ሰባት ሀምሳ ሶስት ሀምሳ ሶስት የሪሰርች
ሄሎ
ሄሎ
አቤት ይቅርታ እ፣ loss ነው እሺ አንድ loss ነው ያለው ግን total odd ኡ loss ያደረገው ሲካፈል ከሀያ በታች ነው የሚመጣው እና refund bonus የለውም
ምን
አልሰማኸኝም loss ነው አንድ loss አለው
ማን ነው እሱ
የከቼልሲ ከክራይስተር
እሺ እሺ መልካም ቀን